ይወዳል ቤቱ ሽፍን ሽፍን ጎረቤቱ እፍን እፍን ይወዳል ቤቱ ፍን ፍን ይወዳል ቤቱ ደበቅ ደበቅ ጎረቤቱ ውቃቢ ሳይርቀው የተረካከቡት ከተረካከቡት አይን እንዳይበዛበት ካልተንከባከቡት ካልተንከባከቡት ነፋስ የገባበት ቀዝቀዝ ያለ ፍቅር ቀዝቀዝ ያለ ፍቅር ይዘገያል እንጂ ማለያየቱ አይቀር ማለያየቱ አይቀር ፍንፍን ይወዳል ቤቱ ፍንፍን ይወዳል ቤቱ ከጥንት ነው ከመሰረቱ ሺዋም ወሎም እንዳይቀር ትግሬ አማራም እንዳይቀር እንዳይቀር እንዳይቀር ኦሮሞውም እንዳይቀር ጉራጌውም እንዳይቀር እንዳይቀር እንዳይቀር ወላይታውም እንዳይቀር አሩሲውም እንዳይቀር እንዳይቀር እንዳይቀር ጂማ ሐዋሳም እንዳይቀር ወይ ወለጋም እንዳይቀር እንዳይቀር እንዳይቀር እኔም አንቺም እንዳንቀር ዘመድ ወዳጅ እንዳይቀር እንዳይቀር እንዳይቀር ደቡብ ህዝቦች እንዳይቀር ቤኒሻንጉል እንዳይቀር እንዳይቀር እንዳይቀር ልብ በል ጎረቤቱ ልብ በል ጎረቤቱ ልብ በል ጎረቤቱ ይወዳል ይወዳል ቤቱ ልብ በል ጎረቤቱ ልብ በል ጎረቤቱ ልብ በል ጎረቤቱ ይወዳል ይወዳል ቤቱ የደሰስ ጠርቶ ቤቱ ግባ ሰው ሸኝቶ ወለብለበ ደሞ ሸፍን ገጠምጠም እዚያው ፍን ወለብለበ ደሞ ሸፍን ገጠምጠም እዚያው ፍን አፍን አፍን አፍን አፍን አፍን አፍንፍን አፍንፍን አይ ድብቅ ድብቅ ድብቅ ድብቅ ድብቅብቅ ድብቅብቅ ድብቅብቅ አሳብን እንግዲህ መች እንግዲህ ፍንፍን ይወዳል ቤቱ ፍንፍን ይወዳል ቤቱ ሽፍን ሽፍን ጎረቤቱ ፍንፍን ይወዳል ቤቱ ፍንፍን ይወዳል ቤቱ ከጥንት ነው ከመሰረቱ ትግሬ አማራም አለ ኦሮሞ ጉራጌ ኦሮሞ ጉራጌ ወላይታ ሺናሻ አደሬ ሀረጌ አደሬ ሀረጌ ሁሉም አንድ ናቸው በእኔ አመለካከት በእኔ አመለካከት አሁን ምን ያደርጋል ዘር ከዘር መለየት ዘር ከዘር መለየት ፍንፍን ይወዳል ቤቱ ፍንፍን ይወዳል ቤቱ ሽፍን ሽፍን ጎረቤቱ ሺዋም ወሎም እንዳይቀር ጎንደር ጎጃም እንዳይቀር እንዳይቀር እንዳይቀር ኦሮሞውም እንዳይቀር ሰባት ቤቱም እንዳይቀር እንዳይቀር እንዳይቀር ወይ ወለጋም እንዳይቀር አማራውም እንዳይቀር እንዳይቀር እንዳይቀር ወላይታውም እንዳይቀር አሩሲውም እንዳይቀር እንዳይቀር እንዳይቀር ጅማ ሆሎን እንዳይቀር ቤኒሻንጉል እንዳይቀር እንዳይቀር እንዳይቀር እኔም አንቺም እንዳንቀር ዘመድ ወዳጅ እንዳይቀር እንዳይቀር እንዳይቀር አማራ ትግሬን ጠርቶ ኦሮሞ ጉራጌውን ወላይታ ሲዳሞውን ሐረርጌ አደሬውን ሁሉንም አገናኝቶ ግባ ሰው ሸኝቶ ሲያስደስትን አብሮ መብላት በአንድነት መጨዋወት የደስ ደስ ጠርቶ ብልቶት ግባ ሰው ሸኝቶ ሆነም ነበር ደሞ ሸፍን ገጠምጥም እዚያው ፍን ሆነም ነበር ደሞ ሸፍን ገጠምጥም እዚያው ፍን እፍን እፍን እፍን እፍን እፍንፍን እፍንፍን እፍንፍን አይ ድብቅ ድብቅ ደበቅ ደበቅ ድብቅብቅ ድብቅብቅ ድብቅብቅ አሰብን ሰበ መችች እልም እልም እልም እልም እልምልም እልምልም ስልምልም አይ ጭልጥ ጭልጥ እልም እልም እልምልም ስልምልም ስልምልም ስልምልም አይ ድብቅ ድብቅ ደበቅ ደበቅ ድብቅብቅ ድብቅ